ጤና ይስጥልኝ ተድላ አምቡላንስ ሊዲያ ነኝ እባክዎ ምን እንርዳዎ ሄሎ አቤት ሄሎ አቤት ሄሎ ተድላ አምቡላንስ የአምቡላንስ አገልግሎት ላይ ነው የደወሉት ተድላ አምቡላንስ የአምቡላንስ አገልግሎት
አምቡላንስ አዎ
አፋን ኦሮሞ
አፋን ኦሮሞ የለም
የለም የሚችል ሰው አለ አጠገቦ
እ አማርኛ የሚችል ሰው ከጎኑ አለ
አይደለም እሺ አምቡላንስ ፈልገው ነው እ አምቡላንስ የአምቡላንስ አገልግሎት
አምቡላንስ አገልግሎት አዎ
ኧረ ምንድን ነው
እሺ ተሳስተው ነው የደወሉት አሁን የደወሉበት የስራ ስልክ ነው ጠ- ተድላ አምቡላንስ ይባላል የአምቡላንስ አገልግሎት ነው የምንሰጠው ስ- ስራ ምንድን ነው
የአምቡላንስ አገልግሎት አምቡላንስ አገልግሎት ፈልገው ከሆነ አምቡላንስ እንላክሎት
አምቡላንስ ትፈልጋለሽ የት ነው
እ የት ነው ጅማ ወረዳ
ጅማ ከጅማ ወዴት ነው መሄድ የምትፈልጉት
ጅማ